ሰላም ጤና ይስጥልኝ ችብችብ
ሰላም ነው።
hello አቤት
እኔ የምልሽ እሺ እ group በእኔ ስም የሆነ group create አድርጌ ነበር ብዙ አንድ አምስት የሚሆነው እህ
አንደኛው ላይ ልጁ ገብቶ ምናምን እንትን ብሏል፣ ግን ከዛ እኔ fill ግን አላደረውም አልጨረሰውም። አንድ ሰው የቀረ ይለኛል እስካሁን ድረስ
ምን ሌላ ሰው ገብቶ እርሶ group ውስጥ
አ ሶስት ሰው already ሆነን ነበር እና ያኛው ልጅ እሱ እ።
ገብቶ ጨርሷል ብሎት፣ ግን እኔ ጋር ግን አልጨረሰም አለ።
እስኪ ስልኩት ጋር ይኸው እዚህ ጋር check ላድርገው ዜሮ ዘጠኝ አስራ አንድ አስራ አንድ እሺ አምሳ ሁለት ድጋሚ ነው
ዜሮ ዘጠኝ አስራ አንድ ሀምሳ ሁለት እሺ ሀምሳ ዘጠኝ ስልሳ ሶስት እሺ ስልሳ ሶስት በቃ ስልሳ ሶስት የመጨረሻ አ።
እሺ እ፣ ምን ላይ ነው አልገባም ብለው ያሳዩት?
ካሮት ላይ ሌሎቹ ሁሉ ሞልቷል። አራት ሽንኩርት፣ ድንች፣ አዎ ቲማቲም፣ ስለዚህ አቮካዶ እርሱ- ሞልቷል።
እ፣ ስለዚህ እርስዎ ጋር join አድርጓል ነው የሚሉት።
እሱ join አድርጓል ነው እንጂ እኔ ጋር ግን fill ገና አንድ ይቀራል ይላል።
አዎ አዎ እኛ ጋርም አንድ እንደሚቀር ነው የሚያሳየን። እስኪ እንደገና ስልኩን አዎ፣ ግን update አድርጎ balance ኡን ሁላ ይሞክረው።
ተቆርጦበታል። እ?
እን- እ፣ ስልኩን update አድርጎ ይሞክረው እስኪ እንደገና።
ምኑን update አድርገው? አይ balance ኡን ተቆርጦበታል ስናየው። ከቴሌ ብር ላይ ነው እንትን ያለው የከፈለው በቴሌ ብር ነው። balance ኡንም ቆርጦበታል።
እሱ ልክ ነው፣ ግን እስኪ ስልኩን update አድርጎ እንደገና join አድርጎ ይሞክረው። እንትን ሳይል ማለት ነው payment ሳይከፍል።
ሳይከፍል ዝም ብሎ እንደዛ ይቻላል።
አዎ እስኪ አንድ አንዳንዴ system ኡ እንትን ስለሚል ነው ስለሚያስቸግር ነው።
እሺ ያርጉትና መልሰው ይደውሉልኝ እምቢ ካለው።
እሺ እሺ እሺ